ቆይ ጤና ይስጥልኝ hello ቪዛ ኤፍራታ ነኝ እባክዎ ምን አይነት የጉዞ መረጃ ልስጦት የዱባይ ቪዛ ፈልጌ ነበር።
እ ይቅርታ ደንበኛችን ዱባይ ቪዛ እ እንትን አንልም ግን process ኡን ነው ምን information እንናገራለን እሺ information ኑ ንገሪ።
እሺ ዱባይ work visa ነው አይደለ አይደለም፣ vacation tourist visa tourist visa ማለት ነው።
እሺ እዛ ሀገር ቤተሰብ ዘመድ ምናምን ጓደኛ የለዎትም ጓደኛ አለኝ።
እሺ invitation letter invitation letter ልከውልዎታል አይ አላኩልኝም። ግዴታ ያስፈልጋል።
አዎ ቢላክልዎት ይመረጣል okay invitation letter